hello ጤና ይስጥልን ቤት ቤት
አሁን ደውዬ ነበር እናት።
እሺ ምንድን ነበር?
አዲስ ከፋቾች ነን።
እሺ አዲስ branch ማለት ነው። agent ለመሆን ነው። ሰላሳ አምስት ሺህ ብር አስገብተናል። ትናንትና እሺ እሺ አርባ አራቱ ላይ ልከናል።
እሺ
አሁን active ለማድረግ ነበረ የሚ- የሚቀበለን አጣን፣ የሚያይ ሰው አጣን።
አ- ምን ለማድረግ ነበር?
active ለማድረግ ለማስጀመር ጨዋታውን።
OK install እንዲደረግልህ ነው አዎ installation። እሺ ልክ ያለ የኔ ዲስክ ልክ ያለ በአርባ አራቱ
OK እሺ በዝ- በዜሮ ሶስት ቤቱ ማነው?
አርባ አራት እሱ ነው መጨረሻ።
ቴሌግራም ላይ አዎ አቡ አቡ ነው የሚለው አቡ ነው የሚለው። እሺ አንዴ አዎ።
hi ትለኛለህ፣ check ላድርገው። ይቅርታ
በዚሁ በራሱ በአርባ አራቱ ነው የምልሽ።
አዎ አዎ ቴሌግራም ላይ እያየው ስለሆነ አንዴ እንዳይክ ነው እሺ፣ ቴሌግራም ላይ እሺ፣ እሺ